ሰላም ጤና ይስጥልኝ። ቺፕ ባኮም ለር
ሄሎ ሰላም ሄሎ፣ አቤት ሰላም።
እ ዛሬ እንትን ቦታ ተወስደን ነበረ እሺ
ግን አንዱ ግሩፓችን ውስጥ የገባውን አላወቅነውም ማን እንደሆነ።
እየሩስ ናት።
አዎ
ኦኬ ዴቦ የሚለው ማን እንደሆነ አላወቅነውም።
በአስራ አንድ ኦርደር የተደረገ እየሩስ፣ ደቦ እና ገነት
አዎ ዴቦን አናውቀውም። እኛ ደግሞ ዳዊት ስልኩን- ለመስሎን ስልኩን- አላወቅነውም።
የደቦን ስልክ ልንገሩት እና ይሰጡታል product ኡን። ችግር የለው
እሺ ዜሮ ዘጠኝ አስራ አንድ
እሺ እያዝልኝ ዜሮ ዘጠኝ አስራ እያዝልኝ እ ዜሮ ዘጠኝ አስራ አንድ አስራ አንድ አስራ አንድ እሺ ሰላሳ አምስት
ሰላሳ አምስት ሰባ አራት ሰማንያ ስድስት ሰባ አራት ሰማንያ ሰማንያ ስድስት ስድስት አዎ አስራ አንድ ሰላሳ አምስት አመሰግናለሁ።
ሰባ አራት ሰላ- ሰማንያ ስድስት ይደውሉለት። አራት ኪሎ አዘዋል
እሺ አዎ አራት ኪሎ እዚህ ይደውሉ ወሰን ብሩን እንስጠዋ በቃ እኛ ወረድ ይዘነው እየሄድን ነው።
ያናግሩት፣ እሱን ያናግሩት። እሺ እሺ እሺ አመሰግናለሁ።
መልካም